ነው።
ጤና ይስጥልኝ ከብቻ ኢትዮጵያ ነበር የምደውለው።
እሺ እኔ ነኝ። አዎ አዲስ ክፍለ ከተማ ቁጥር አንድ የሚለው እስኪ አዎ።
ቁጥሩን ልንገርሽ እሺ አስራ ሶስት ዜሮ ዘጠኝ አስራ ሶስት ስልሳ ሰባት ስልሳ ሰባት ነው አዎ ስልሳ ሰባት ነው ዘጠና አንድ ዘ- ዜሮ ሁለት ዘጠና አንድ ዜሮ ሁለት አየሻ ይጎላል አየሻ አንድ አንድ ቁጥር ትጎላለች። አዎ ልክ ነው። በጣም ይቅርታ እንጠይቃለን።
አይ ችግር የለውም ያው ልጆቹ ቦታውን ካላወቁት በሚል ነው ይህ ችግር ልክ ነው።
የለም ይሄ ስህተት ይኖራል ችግር የለም እሺ፣ በጣም እናመሰግናለን። መልካም ቀን።
እሺ ሰላም እሺ